አቤት የ draft ማሽን እንትን ብሎብኝ ነበር።
ብልሽት ለማስመዝገብ የፈለጉት
ማብሪያ ማለት on off የማቀዝቀዣ አለ ሊሄድ እንትን የፍሪጁ
ይቆራረጣል። ደንበኛችን ድምጸቱን ይቆራረጣል።
የፍሪጁ ማብሪያ እና ማጥፊያ ማቀዝቀዣው የሄድ እንትን ማለት ነው። የማሽኑ የማሽኑ የማሽኑ ማቀዝቀዣ የፍሪጅ አ- ማ- ማጥፊያውን እምቢ ብሎት ነው።
አዎ ኦን ኦፉ ማለት ነው። አዎ።
ኦኬ ኦን ኦፍ።
እሷ ትንሽ ስለላለ እንትን ማለት ፈልጌ ነበር።
እሺ ኪና ንብር አሉት እቺ ነበር አለኝ። አዎ
ሌላ
አቤት፣ እቺ ነበር አለኝ። አዎ እሺ ድምጸቱን ስለሚቆራረጥብኝ ነው።
እሺ፣ እሺ እሺ፣ እባክዎትን እሺ ንገሩኝ ኪና ንበሮት።
ዜሮ ዜሮ ሰባ አንድ
ዜሮ ዜሮ ሰባ አንድ ሰባ አንድ አርባ ሁለት ሰባ አንድ
ሰባ አንድ አርባ ሁለት እሺ
እ ስልሳ ሶስት አርባ ሁለት
ሰባ አንድ አርባ ሁለት ስልሳ ሶስት አርባ ሁለት ስልሳ ሶስት አርባ ሁለት
አስር ባር ነው የሚለው።
አስቴር
የት አካባቢ ነው ያሉት?
ግራር ኮንዶሚኒየሙ ጋር ወደ ካራ ቆሬ ነው።
ስም ማን ልበል? የእርሱ ስም አስቴር
የእርሱ ስም
የኔ አዲስ አቤት፣ የኔ አዲሱ ነው።
የአባት ስም
ወርቁ
አሁን የደወልበት ቁጥር ለያዘው
አዎ የ እሺ